ስጥልን ቤስት ቤስ ቤቲ ነው የምንረዳው።
አብሮ ይስጥልን። ኮንፊርም ብሎብኝ ነበር ማታ።
በዚህ ስልክ ነው።
አዎ በዚህ ስልክ ስንት ብር ነው?
አስራ ስድስት ሺህ ብር
እሺ፣ አንድ ደቂቃ ቼክ ላድርገው።
እሺ።
አስራ ስድስት ሺህ ብር ቴሌብር account አስራ ሁለት አስራ ሁለት ዘጠና አንድ አርባ ሁለት ሰማንያ ሁለት ነው።
አዎ አርባ ሁለት ሰማንያ ሁለት confirm አድርጌልሃለሁ። ገብቶልሃል። check አድርገው።
thank you።
ተደወል። እናመሰግናለን። መልካም ቀን